hello ጤና ይስጥልኝ። አሚር ነው የምልረዳ።
ኤፍሬም ነኝ ከአርባ ምንጭ።
እሺ ኤፍሬም እንዴት ነህ?
ሰላም ነው።
አለን አለን።
የሆነ እዚህ ጫማ የሆነ ቦታ ላይ አ
እ መጀመሪያ ሌላ betting የሰሩ ነበርና አ እና አስገብተን መስራት ከጀመረን በኋላ አ ሰሞኑ Best Bet ቀይረዋል።
ምንድን ነው የተቀየረው?
Best Bet የኛን አይነት ጨዋታ አንድ ግቢ ውስጥ ሁለት ቦታ ቦታው ተቀራራቢ ነው።
አ ስሙ የኛ አይነት ነው። የኛ ነው ደስ ነው ራሱ
okay። አይ የ Best Bet ካልሆነ እኮ አይመለከተንም ማለት ነው።
Best Bet መጀመሪያ cashier ነበር፣ ሌላ betting ነበር። ከዛም በዛ እንደማይ አይመለከተኝም የሰራን ነበር። ሁለተኛ ሰሞኑ አሁን ቀይረዋል። Best ቀየረ።
ወደ ሌላ ድርጅት ገብተው ነው ወይስ ምንድን ነው?
መጀመሪያ ሌላ ድርጅት ነበር፣
ወደ Best Bet ቀይረው ነው?
አ- አሁን ወደ Best Bet ቀይሮ በ- በ- ወደ Best አመጡ።
okay። አንተ- ማን- አሁን ኤፍሬም agent ነህ አይደል?
አዎ አዎ እሺ ቆይ አንዴ። እሺ
shop እንትን እኛ አካባቢ shop እንትን አሉ አለ በቅርብ ከፈቷል።
hello hello ወይ እ፣ ሾፑን እስኪ የሾፑን ትኬት ወይም ሾፑን ንገረን እና እንትን እንላለን።
okay ፎቶ አንስቻለሁ ከእኔ ቤት ነው እነሱን ቤት እነሱ አሁን banner ኡን ትላንት ነው ለጠፉት Best Bet የሚለውን
ላክልን እሺ፣ ሁለ- ሁሉንም ነገር information ላክልንና check እናደርግላለን። በቴሌግራም ላክልን ደግሞ።
እሺ፣ እሺ።
እሺ ኤፍሬም።
የቲኬቱን ልላክ አዎ ትኬቱንም ላክ፣ ሌላውንም ሌላ ላክ፣ ምን ፎቶ ምናምን ሌላ ምን- ያልከኝንም ላክ።
እሺ፣ ሌላ የሚያስፈልግ መላክ ይችላለሁ።
እሺ በቃ እዛው ቴሌግራም ላይ ላክና እዛው እንጻጻፋለን፣ እናሳውቃለን። እሺ
hello